ልዑል ስፖርት ነው። እባክዎ ምን ልርዳው?
እንትን ላይ ልከን ነበር ቴሌግራም ላይ እና
ዛሬ ነው የላኩት?
አይ ትናንትና ትናንትና ነው የላኩት።
በዚህ ስልክ ነው?
አዎ በዚህ ስልክ
ፍጹም ደረጀ ነው?
አዎ አዎ
እሺ መልሱን ስናገኝ እናሳውቆታለን። መልስ ስላላገኘን ነው እየታየሎት ስለሆነ ነው።
እሺ